Hello? Hello account ጠፍቶብኝ ነበር።
ማለት
የባሙ account ጠፍቶብኝ
password ማለት ነው።
password password ከጠፋ forgot password የሚል አለ። እሱን ነክተህ ስልክ የሚያስሞላህ አለ። የቤት ቤት ውስጥ ስልክ ራሱን ትሞላዋለህ፣ ይላክልሃል። እዛው የያዝከው ስልክ ላይ password የሚላክልህን ደግሞ እንደ አዲስ password አድርገህ ትጠቀማለህ ማለት ነው።
የሚላከውን ማለት ነው።
አዎ አዎ።